ጆሮሽ ላይ ሰካሽ ሀይማኖት ሀይማኖት መድሀኒዐለም አውጣኝ
ወይዬ ወይዬ ወይዬ ወይዬ።
ግራ ገብቶሽ ጆሮ ላይ ምን ሆነ?
ሰካሻል ልትሰማኝ መስ- አይ እዚህ ጋር እንግዶች አሉ ውስጥ አለቃ ይደውላል ሃይማኖት ያስፈልግ ተዋንቶ አሀ ምን ነበር ያልሽኝ የሚኒስተሮች አሁን አብዴት የሆኑት አለ ወይ እንጃልሽ፣ ዝርዝራቸው?
እኔ እንጃልሽ። እስቲ check ላድርግ። እስቲ እውነት እውነት አሁን አንድ scan እያደረግኩ ነኝ ያለሁት። እስቲ check እ።
ላድርግ።
በቃ ሲ- ሲመች check አድርጊና ያለውን ትልክልኛለሽ።
ኢንተርኔት ላይ ወይ እኮ አትፈልጉም እናንተ?
እም፣ እንደው እ፣ የደብዳቤ ይሻል እኔ እንጃ፣ እስቲ እስቲ ቼክ ላድርግ።
ካለ በቅርበት ካለ
እስቲ እሺ